ሄሎ ሄሎ፣ ሰላም ሰላም አደሩ እግዚአብሔር ይመስገን። እንዴት ናችሁ?
አለን እግዚአብሔር ይመስገን።
አለን። እ፣ የዩቲዩብ ትምህርት ለመመዝገብ ነበር አራት ማንገ
እሺ ይቻላል። ስም አለበን ማየ ዳናይት ሀጎስ
ዳናይት ማ ሀጎስ አጎስ አዎ።
ስልክ ልውሰድ
ምን አልሽኝ?
ስልክ ቁጥር ልውሰድ ዜሮ ዘጠኝ
ሰላሳ አምስት እሺ ስልሳ ሰባት
እሺ ሰማንያ ስድስት
እሺ አስራ ስድስት
አድራሻ የት ነው?
አድራሻ ቤተል አዲስ አበባ።
እሺ ትምህርቱን በኦንላይን ለመከታተል እንፈልጋለን።
በ- በአካል መምጣት እንችላለሁ።
ትምህርቱ የሚሰጠው በአካል ከሆኑ ማስታወቂያው ምን ላይ ነው ያዩት? ይቅርታ
ምን አልሽኝ?
ማስታወቂያችን ምን ላይ ነው ያዩት?
እ፣ ቲክቶክ ላይ ነው ያየሁት።
እሺ በአካል ከሆነ የሚማሩት ትምህርቱ የሚሰጥበት ቦታ የኤምሲ ቅዱስ ሚካኤል ቤተክርስቲያን ኢኮኖሚክስ ባለሙያዎች ህንፃ ላይ ነው። በሳምንት ሁለት ቀን ነው ትምህርቱ የሚሰጠው። ሰኞና እሮብ ከአስራ አንድ ተኩል እስከ አንድ ተኩል ዳንኤል መቼ ነው ይሰማል?
የሚጀመረው? ምን አልሽኝ?
ይሰማል አይደል?
ትንሽ ይቆራረጣል።
in fact ይሆናል። የሚጀመረው already ተጀምሯል። አራተኛ class አቸውን ተማሪዎች ይዘዋል። ግን መከታተል ከፈለጉ ቪዲዮ ተጀምሯል። አራተኛው ዙር ትምህርት አራተኛ ቀናቸውን ይዘዋል። ያው ተማሪዎቹ ማለት ነው።
እሺ፣
መከታተል ከፈለጉ የተማሩትን ቪዲዮ link የተቀዳ አለ እሱን record ቤቶች መከታተል ይችላሉ ማለት ነው።
እሺ።
በአካል ከሆነ የሚማሩት አዎ።
እ፣ ክፍያችን አጠቃላይ ትምህርት የሚይዘው ሀያ ሰዓት ነው። ክፍያችን አስራ አምስት ሺህ ነው።
እሺ
በኦንላይን ከሆነ ደግሞ ትምህርቱን የሚወስዱት በሳምንት ለሁለት ቀን ኮሜዲያን ሸቱ የሚያስተምረውን ቪዲዮ link እንልክለውታለን። ማየት ከጀመሩበት ሰዓት ጀምሮ link ኡ የሚያገለግለው ለ24 ሰዓት ነው። ከ24 ሰዓት በኋላ link ኡ ይጠፋል። በሳምንት አንድ ቀን ለሚኖራችሁ የትምህርት ጥያቄ ከኮሜዲያን ሸቱ ጋር Google Meeting ይዘጋጃል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ ማለት ነው።
እሺ
መዝግቤ
እ፣ አዎ እሺ።
እሺ። በአካል መረች በኦንላይን የትኛው
እ፣ ገና አልወሰንኩም ወይም መልሼ ልደውል
ችግር የለውም።
ላይ ነው እሺ እሺ። ዳናይት ሰላማዊ መልካም ቀን። አሜን። እሺ